ሄሎ ወይዬ፣ ተደውሎልኝ ነበረማ።
መቼ ነው ማርሸት ነኝ። ማር አሁን ቅድም maybe complain አቅርቤ ነበር ለዛ ይሁን ብዬ ነው አሁን ነው የተደወለልኝ ከሁለት ደቂቃ ምናምን።
እሺ ምን order አድርገው ያልመጣ የተማሉት?
አይ እኔ ዛሬ ስለ ነገ የለንም ምናምን ብዬ አ- አንቺ ትይኝ ሌላ አላውቅም ብቻ አዋርቻት ነበር ለቅዳሜ እንዲሆን እና ሌላ ደግሞ refund እንዲሆንልኝ የ group leader ጠይቄ እንደዛ refund ይሆንልሻል ብላኝ ነበር። ሌላ ተሳትቼ ሌላ group ገብቼ አዎ ለዛ ይሁን አላውቅም ብቻ አሁን ተደውሎልኝ ሳላነሳ ቀረሁኝ። አላየሁም ቦርሶ okay። ዛሬ ነው jo- join ያሉት የተሳሳተ group ላይ?
አይ ትናንትና ነበረ ከእሷ ጋር ያወራሁ አሁን ነው ከአንድ ሰላሳ ደቂቃ በፊት ከእናንተ ሰራተኛ ጋር ያወራሁት።
ማን ላይ ነበር የገቡት? ምን ነበር አላ አይተሙ?
አላ ነው የሚለው አላ አላ ቲማቲም ነው?
አዎ ልክ ነሽ
okay እሺ። ይሄ የአንዱን ኪሎ refund እናደርግልዎታለን check አድርገን።
እሺ እ፣ ሌላው ምን ነበር ያሉኝ?
በቃ ሌላው ከእሷ ጋር አውርቼዋለሁ ነገ ደውዬልኝ እሺ።
አለች እሺ እሺ አመሰግናለሁ እሺ። እናመሰግናለን። መልካም ቀን እሺ
ማለት